ሳምራዊት ባቆም ደህና አስበህ ወደ ቴሌብር ከዋሊያንስ ስጫወት ልክ አምስት መቶ ብር ትራንስፈር አድርጌ ነበር እሺ እና ቴሌብር ላይ አልመጣም ያ አካውንት ዊዝድሮ አድርጌዋለሁ ግን አልገባልዎትም አዎ እና ቅድም እንትን ስክሪንሾት አድርገሽ በእንትን ላኪ ብላኝ ነበር በቴሌግራም ቁጥር እሺ በሱ ልክ ያለው አሁን ልክ ያለው ከሙሉ ስሞት ጋር አንድ ላይ አድርገው ነው የላኩት አዎ አዎ ስሜና ስልክ ቁጥሬን አድርጌ አም- አ- አመልማል የሚል አዎ ሄሚማል አማል ኦኬ አዎ ሄሚማል አማል እሺ አዎ።
እሺ ደርሶናል እ፣ በተስተካከለ ሰዓት ደውለን እናሳውቆታለን ደንበኛችን እሺ እናንተ ናችሁ የምታሳውቁኝ ወይስ እኔ ደውዬ ነው የምጠይቀው ደውለን እናሳውቆታለን ደንበኛችን እሺ እሺ አመሰግናለሁ እናመሰግናለን መልካም ቀን